Hello ጤና ይስጥልኝ።
ዘበል እንደምን አሉ አቶ ሞጎስ?
አለ።
ከፕሪስቶን ሆምስ ነበር የደወልኩለት።
Okay
ባለፈው ወደ ክልል ነኝ አልደረስኩም ብለው ነበር ተመለሱ እንዴ?
አልተመለስኩም። እዛው ነኝ ለስራ ወጥቼ ነው። አልተመለስኩም። እዛው ሙሉ እዛ በቃ እሺ።
ልክ እንደመጣሁ አሃ።
እደውላለሁ። እሺ
እሺ መልካም ከተመለሱ